ጤና ይስጥልኝ ጉዳዩን እስኪ አሰላልፎ ይርዳው።
የቤት ሰራተኛ ፈልጌ ነበረ አባ።
እሺ
አዲስ አበባ ውስጥ ብቻ ነው ወደ ክፍለ ሀገር ትልካላችሁ?
እ አይ አዲስ አበባ ውስጥ ብቻ ነው አገልግሎት እየሰጠን የምንገኘው።
okay ክፍለ ሀገር የሚመጡ የሉም? አይገኝም?
አይ ለጊዜው እዚሁ ብቻ ነው እየሰራን ያለ ነው።
okay በቃ።
ከአዲስ አበባ ውጭ ነው የፈለጉት እርስዎ?
አዎ ከአዲስ አበባ ውጭ የምትመጣ ልጅ ነበር።
እኛ ይቅርታ እንደዚህ አይነት አገልግሎት እየሰጠን አይደለም።
እሺ እሺ እናመሰግናለን ስለደወሉ። መልካም ቀን